በኤምፔሳ deposit ይችላል። በእንትን አለ ቻፓ ላይ
hello hello game ኡ ሲከፍት ያመጣልሃል ቲቪው ላይ
እ
እ
አዎ አሁን አዎ፣ የውስጥ ቲቪውን አመ ቲቪው ላይ ያመጣልህ
አዎ ተነቀኝ ተቀር ብሏል። እስቲ አላመጣም አል አልመጣም ቲቪ ላይ እሺ ቆይ ጠብቅ አሁንስ አዎ አሁን መጣ። ግን እንትኑን እ፣ ቀጥታ ጌሙ ላይ አልገባም። የሆነ ሞር አዎ፣ ኢቨንት ቆይ ምናምን ጠብቅ።
የሚለን እያየሁ ነው። ግን እንደ እ፣ አይ-
አሁን መጥቷል መጥቷል game ኡ መጥቷል።
እዚህ ጋር ነው አይደል cashier ኡን login የምታደርገው?
አሃ cashier ኡ አዎ game ኡ አሁን መጥቷል።
እየሰራ አሁን ነው አይደለ?
አሁን ሴኬንዱ አሁንም stuck እያደረገ ነው አሀ እቺ ይሰራል።
ደቂቃዋ እስካ- stuck ነው የምታደርግብህ?
አዎ እሺ ልከንላችኋል። እሺ ለ provider ኦቹ ትንሽ ጠብቀን
እሺ እሺ